ነኝ የማስኮምለቀው አሁን የደወልኩልሽ ልጅ ነበርኩኝ ራስሽ ከሆንሽ ምናልባት balance ወጥቶብኝ ነው።
አሁን አሁን ነው የገባሁት። ምን ነበር ምን ሆኖበት ነው?
ወደ ቻፓ በቻፓ ብር ዊዝዶ አድርጌ ነበርና እሺ አልገባልኝም እስካሁን። ትናንትና አንድ ሰዓት ነው ያደረኩት።
አሁን የደወልክበት ነው የቤት ኪራይ ቁጥር አይደለም አስራ አንድ አስራ አራት
አስራ አንድ አስራ አራት ሀያ ሶስት ሀያ ሶስት አስራ ሰባት አስራ ሰባት ስንት ብር ነበር?
አስር ሺህ እሺ፣ ትንሽ ጠብቀኝ የምትላለህ እሺ
ከመጀመሩ ሁለት ነው አይደለ የሞከርከው? አባ ሄላ አቤት ሁለት ጊዜ ነው የሞከርከው። የትኛው ነው ያልገባልክ?
ቻፖ ወደ ኢትዮጵያ ንግድ ባንክ
ሁለተኛ ላይ የሞከርከው ነው እሱ።
እሱ የመጀመሪያው ነው።
Hello አቤት ይሄ አንተ ስልክ ነው አይደለ?
አይደለም የከፈተልኝ አይደለም system ኡ ነው። በዚህ ብደውል አላገኘህም። አሁን በደወልክበት በአርባ ዘጠኝ ቤቱ ትችያለሽ።
እሺ check ላድርግና ልደውልልክ ደውዪልኝ መስመር ላይ ከማቆይክ። እሺ እሺ እሺ